ሄሎ
ሄሎ ጤና ይስጥልኝ። ቃል ኪዳን ከበስቴት ምንደርደው
እኮ ዊድሮ አድርጌ በጣም ብዙ ሰዓት ሆነ፣ እስካሁን አልገባልኝ።
የመቼ ነው?
የዛ ለሊት ላይ ነው
በስልክ ቁጥር ነው ቤት አስራ ቤት ሰባት የሚጠቀሙት?
አስራ ሰባት ሰማንያ ሶስት አስራ ሰባት ሰማንያ ሶስት እሺ
አንድ ሶስት ሀምሳ ዘጠኝ
ስንት ብር ነው?
አንድ ሺህ አምስት መቶ ስንት?
አንድ ሺህ አምስት መቶ እሺ አንዴ መስመር ላይ ጠብቁኝ። hello
አ እሺ process ላይ ነው ይገባሎታል። ትንሽ ይጠብቁ።
አስር ሰዓት ሙሉ
ገብቶኛል አሳውቀናል። እኛ ብዙ transaction ስለበዛባቸው ነው ቻፓዎች ጋር ይገባሎታል።
እሺ thank እሺ መልካም ቀን።